ወደ ሁዱድ ክላውድ ኖስ ክፍል እንኳን በደህና መጡ። ጥሪውን ከልብ እናደንቃለን። እርሱን ለመርዳት ሙሉ በሙሉ ቁርጠኛ ነን። እባክዎን ከሚፈልጉት ቅርንጫፍ ጋር ለመገናኘትና ተዛማጅ ቁጥር ለማስገባት የሚከተሉትን አማራጮች ያድምጡ። በአዲስ አበባ ላሉ ቅርንጫፎች አንድን ይጫኑ። በሶማሌ ክልል ውስጥ ላሉ ቅርንጫፎች ሁለትን ይጫኑ። ለድሬዳዋ ቅርንጫፍ ሶስትን ይጫኑ። ለጅጅጋ ቅርንጫፍ አራትን ይጫኑ። ለመቀሌ ቅርንጫፍ አምስትን ይጫኑ። ለባህር ዳር ቅርንጫፍ ስድስትን ይጫኑ። ለጅማ ቅርንጫፍ ሰባትን ይጫኑ። ለአሶሳ ቅርንጫፍ ስምንትን ይጫኑ።